hello ጤና ይስጥልን። ዋሽንግተን የሕክምና ማዕከል ሰላም ነው እናት።
ሰላም።
ልጅ MRI ማስነሳት ፈልጌ ነበር። አንድ ነጥብ አምስቱ አላችሁ እንዴ?
ልጅ ነው ያልከኝ?
አዎ ስንት አመት ነው?
እ ሶስት አመት ከስድስት ወር ሶስት አመት ከስድስት ወር ጠይቄ ልደውልልህ መልሼ እንደምትችል ደው- ደውዪልኝ። አዎ ምን MRI ነበር?
እ አላነበብኩትም። ልንገርሽ እሺ
እ እ እ እ ባቢ እንዳትጠጣ። እሺ ጂቲሲ ሲረም ፎርፊት መጠኑ የለም። ይም- ብሬ ብሬን ኤምአርአይ ነው የሚለው።
እሺ መልሼ እደውላለሁ።
እሺ ደውዪልኝ።